ሰይሞን ወረዳ የጅማዋ ልጅ ደግና ያታለ ካባጅ ኳርደች አካሌ ሲለያት እየቃጣው ለቅሶ እሷን እየሳለ ፍቅሯን ትንተርሶ ሰይሞን ወረዳ የጅማዋ ልጅ ደግና ያታለ ካባጅ ኳርደች ያበሬዱ ጅማ ያበሬዱ ጅማ ያበሬዱ ጅማ ያበሬዱ ጅማ